ስፖርት ነው በ account መረዳት
እንትን account deposit ለማድረግ የቴሌ ብር ምርጫ አልመጣ ብሎ
ቴሌ ብር ገቢ ለማድረግ ነው።
አዎ ገቢ ለማድረግ በቴሌ ብር ምናምን በ mobile banking ምናምን ምርጫ ያመጣልኝ ነበር ከዚህ በፊት ዛሬ ግን አይመጣም።
እሺ አሁን ላይ technical ችግር ስላጋጠመን ሌላ አማራጭ አለ። በእሱ መጠቀም ይችላሉ። ልስጦትና ስልክ ቁጥር
እሺ
በዛ deposit ያደርጉና ከዛ በኋላ የሁሉ ስፖርት account ስ- ሙሉ ስሞትና ስልክ ቁጥሮትን እንዲሁም screenshot ኡን አንድ ላይ አድርገው በቴሌግራም ይልኩልናል።
እሺ ዜሮ ዘጠኝ ሰላሳ ሁለት እሺ አንዴ
እሺ
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ፍትሐ አምላክ ማርዬ
ማን በአምላክ ፍትሐ አምላክ ማርዬ
እሺ እሺ። ወደዛ ልስራት ቴሌግራም አዎ የቴሌግራም account ደግሞ ል- ልንገሩት ያዙ
እሺ
ዜሮ ዘጠኝ ሰባ ስምንት ቆይ ቆይ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት በዚህ ቴሌግራም የሁሉ ስፖርት account ሙሉ ስምና ስልክ ቁጥር እና ቴሌብር ያስገቡበትን screenshot አድርገው ይልካሉ።
እሺ
እሺ መልካም ቀን።